hello
ጤና ይስጥልኝ።
እግዚአብሔር ይመስገን።
አለን ድሬዳዋ የእሸቱን standup comedy ለመታደም ትኬት ፈልገን ነበር።
እሺ VIP ከሆነ አምስት መቶ ነው። መደበኛ ሶስት መቶ ብር። ተማሪ ደግሞ ከሆናችሁ ሁለት መቶ ብር ነው።
ሶስት መቶ normal ኡን ማለት ነው።
እሺ መደበኛ ስሙቱም አለበት
ሊዲያ ሚዲያ ማለት መኮንን
ተመዝግቦ ነበር። ከዚህ በፊት
ምን አልሽ?
ተመዝግቦ ነበር።
አይ አልተመዘገብም።
ስንት ሰው ነው?
ሁለት ሰው
ስልክ ልውሰድ። ሊዲያ ዜሮ ዘጠኝ ሀያ ሁለት ሀያ ሁለት ሰላሳ ስምንት ሰላሳ ስምንት ሀያ አንድ
እሺ
ስልሳ አንድ አንድ እሺ account ልላክሎት ዛሬ ማስገባት ይችላሉ። ሲመጡ መክፈል ይችላሉ። ችግር የለውም።
ችግር የለም። እሺ አስገባለሁ። account የት ነው ግን ቦታ? ውዴ ይቅርታ።
ወጣቶች ስፖርት ኮሚሽን ሆኖ ኮንጎ ሜዳ ላይ
ኮንጎ ሜዳ ወጣቶች ስፖርት ኮሚሽን። okay አዎ፣ አዎ።
እሺ፣ እሺ እናቴ በቃ account ኡን ላኪልኝና እንትን እላለሁ።
አሁን ልክ ያለው እሺ እሺ ቴንክ ዩ። እሺ